ለመስጠልን ዋሽንግተን ሕክምና ማዕከል
እንትን ፈልገን ነበረ ኢሲጂ እና ኢኮ
እሺ
ለማሰራት ፈልገን ነበር።
አለን። እሺ
አላችሁ ዛሬ?
አላው ሐኪሙ የሚገባው ከሰዓቱ ከሰባት ተኩል ጀምሮ።
Okay፣ ሰባት ተኩል ይገባል።
አዎ
Okay፣ እሺ። እና ውጤቱስ?
እ ውጤቱስ
ውጤት እ ይቆይብናል ወይስ
እስኪ reception ስልክ ልስጦት ለሱ።
ማሲ?
ሪሰፕሽን ስልክ ልስጦት።
በቃ እሺ፣ እሺ።